ሄሎ ጤና ይስጥልኝ። Hello ከችፕ ነበር የምደውልዎት። ከችፕችፕ ነበር የምደውልዎት። ይቅርታ order አድርገውን ነበር ትላንት አራት ኪሎ ነጭ ሽንኩርት። Okay የ product እጥረት ስላለ ቀጣይ ቀን እንዲመጣልዎት ነበር የደወልኩልዎት።
ይቻላል። እሺ
ይቻላል?
ለምናገሩ ስላለ አሁን እንደውም ይች- ልንጀምር ነው። ስለዚህ አንድ ላይ ይቻላል። እሺ፣ ይቻላል።
Order እሺ።
ማድረግ ይችላሉ። Product ኡ ሲገባ ይመጣልዎታል።
እሺ ማለት መልካም ቀን። እሺ ነው።